Hello? hello hello ሰላም ጤና ይስጥልን። ቴሌቪ ቴሌቪን game ነው። game ኦችን ሲጫወቱ ቴሌቪን game ነው። game game ኦችን ሲጫወቱ ሽልማቶች አሉት። አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ለመጫወት ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ።
አይ እንደዛ የሚል አማራጭ እኮ ገብቶልኛል። አረጋግጥ ብዬ ነው።
አዎ እሺ፣ game ኡን ይዩትና ግልጽ ያልሆነ ነገር ካለ መደወል ይችላል።
አዎ አጭበርባሪ ስለበዛ ግልጽ ይሁንልኝ ብዬ ነው።
አቤት
ትንሽ አጭበርባሪዎች ስለበዙ ግልጽ ይሁንልኝ ብዬ ነው የደወልኩት።
እሺ አይ
በዛ ነው።
እሺ